ለምን ጉዳይ ደወሉ?
አብረሽ ቀለው ሰላም ነው። ስራ ፈልጌ ነበረ።
እሺ አንድ ስልክ ቁጥር ልንገሮች ለመያዝ ይመችዎታል? የእኛ ባለሙያ ነች፣ ደውለው ያለውን ነገር የሚጠይቁ
እሺ አሁን ልንገሮት እሺ ዜሮ ዘጠኝ እ ሰባ
እሺ ዜሮ አንድ
እሺ አርባ አራት
እሺ ሰላሳ አራት
እዚህ እንትኑ ላይ ካርድ የሰጡን አለ አይደል ልጆች፣ እስ- እነሱ የሰጡት ስልክ አይሰራም።
ይሰራል። የእኛ የቢሮ ስልክ ነው እ፣ ግን እንደዚህ የባለሙያዎቹ ጉዳይ ወደምታስተናግደው የባለሙያ ነው ማስተላለፉት እና አ- አሁን ደውለው አሁን ሰጠሽኝ።
አዎ አዎ የባለሙያዎቹን ጉዳይ እሷን የምታስተናግደው እና ሙሉውን መረጃ እንድትነግሩት ምን ማድረግ እንዳለቦት እንድታስረዳውት ብዬ ነው።
እሺ የደውላ ያናግሯት።
እሺ እሺ፣ እሺ፣ መልካም ቀን ይሆንላችሁ።
ይኸውላችሁ